Hello ትላንትና ሰላም ዋልሽ?
እግዚአብሔር ይመስገን።
ትላንትና ማታ ወደ በቻፓ ከባሙስ ስድስት መቶ ብር አስተላልፎ ነበረ ወደ ቴሌብር ግን አልገ ከቻፓ ወደ
ያው ከባሙስ አዎ transaction አድርጌ ነበር ግን አልደረሰኝም ቴሌብር ሄደ
ነው ወጪ ነው የጠየቁት።
እ እ
ከባሙስ ነው አዎ ወጪ አዎ ጠይቀው ወደ ምን ከባሙ- ቴሌብር ንግድ ባንክ ቴሌብር ቴሌብር
እስቲ የቴሌብር ቆርቆሮ ትንሽ
እሺ
ስላ Hello
የቴሌብር ስልክ ቁጥሮ ትንሽ ስጡኝ።
ዜሮ ዘጠኝ አርባ ሶስት ዘጠና ዘጠኝ
ዋ
አርባ ሰባት አርባ ሰባት
አርባ ሰባት አርባ ሰባት ከባሙስ ወደ ምን ተላከ? ባሙሶችን contact ያድርጉት።
እ እ
ከባሙስ ወደኛ
አልፏል
አልተላከ ስላልተላከ እነሱ ጋር ይደውሉና approve ያስደርጉ።
Okay እነሱ ደግሞ ችግር አለባቸው ስልክ አያነሱም ምናምን ሲወስዱ ብቻ ነው ደስ የሚላቸው
እሺ የምሬን ነው ደውለው
በቃ ስልካቸው ወይ busy ይልሻል ቢጠራም ደግሞ አያነሱትም እንትን ይላል
ይጠጋግሙ ይሞክሩላቸው እንጂ ወደኛ አንመጭ።
እሺ እሺ እህቴ እሺ መልካም ቀን።
ለሁላችን እሺ